ጤና ይስጥልኝ ቤተሰብ ዲቦራ ነኝ ከማኮምነቶ
ከሲቢ ብር በቤስት በኩል ወደ በቻፓ አስገብቼ ነበር ወደ እናንተ ወደ ቤስት ቤት አዎ እሺ ከምን ነበር ከሲቢኢ ነው አዎ እሺ ከሲቢኢ የላከችልኝ message አለች አይደለ አዎ ቴሌግራም ላይ ሳወራችሁ አልመለስ አላችሁ ልከሃል አዎ ማን ነው ስምህ ቴሌግራም ላይ መህዲ አብደላ ሰላሳ ስምንት ቤት ስልክ መህዲ አዎ ድጋሚ መህዲ አብደላ እሺ እችኛዋን ሳይሆን ይኸውልህ የምትልክልን message አለች አይደለ የምትላከዋን text message ማለት ነው Okay እሷ ልላክልሽ አዎ text message እና እንትን ሲቢኢ ብር የምትጠቀምበትን የሞባይል ቁጥር እሺ እሺ እሱን አንድ ላይ አቀላቅልልን አንዲት